Hello ጤና ይስጥልን ቤተሰቤት ረዲት ነኝ የምንለርዳው ሰላም ነው?
ሰላም ነው እግዚአብሔር ይመስገን። withdraw አድርጌ ነበር።
እሺ አሁን የደወልክበት ነው የቤት ስሬት ቁጥር አዎ hello hello check እያደረግኩልን ነው እሺ። አይ አይደለም አስራ ሰባት ሺህ ብር ነው ማለት ነው።
እሺ አስር ሺህ ብሩን ወደ ቴሌ ብሩ ታ- ትም- ትልኪልኝና ሰባት ሺህ ብሩን ደግሞ ወደዛው ታስቀምጭልኛለሽ።
አይ እንትን ላይ እንደዛ ማድረግ አልችልም እ፣ መልሰውን እመልስልህና አንተ እ።
ራስህ ይዝዶ ወይ ታደርገዋለህ
ለምን ወይ ወደ እሺ፣ ሁሉንም አውጪ ችግር የለም።
አንተ already ያዘዝከው እኮ አስር ሺህ ብር
አምስት ሺህ ብር
አ- አምስት ሺህ ብር ወደ ቆይ ወደ ቴሌ ብር ነው እኮ ሁሉንም ያዘዝከው እኮ ወደ መመለስ አይቻልም። ወደ ቴ- ወደ ቤት የትኛውን ልመልስልህ ወ- ወ- አምስት ሺህ ብሩና ሁለት ሺህ ብሩ
አልወሰድኩም ስለዚህ አምስት ሺህ ብሩን ብቻ confirm ላድርግልህና ሰባት ሺህ ብሩን ልመልሰው አ- ለምን አስ- አስራ አስራ ሰባት ሺህ ብር አይደለም እንዴ?
እኮ አስራ ስ- አምስት አምስት ሺህ እና እ ሁለት ሺህ ብር ነው አምስት ሺህ ብር ከዛ በፊት ያደረከው already ገብቶልሃል እዚህ ጋር አስራ ሁለት ሺህ ብር ብቻ ነው ያልወጣ የሚታይ
እሺ በቃ እንደዛም አድርጊ። እሺ።
አንዱን አምስት ሺህ ብር confirm ላድርግልህና ሁለቱን ልመልሰው አዎ
እሺ መልሻለሁ ወደ account አንደኛውን እሺ።
Confirm አድርጌልሃለሁ ገብቶልሃል አምስት ሺህ ብሩ እሺ።
ሰባት ሺህ ብሩን መልሻለሁ እሺ እሺ